hello ጤና ይስጥልኝ ቤተሰብ ትልቁ እኮ መሪ hello ጤና ይስጥልኝ ቤተሰቤት
ብር አስገብቼ ነበር ሁለት መቶ ሰባ ነገር እሺ አልገባለህም ነው አ መች ነው ዛሬ ትናንትና ስድስት ሰዓት
በደወልክበት ቁጥር ነው
ዜሮ ዘጠኝ ሰላሳ አራት
እሺ ሰላሳ ዘጠና ሁለት ሀያ ስድስት አንዴ ጠብቀኝ
እሺ
ዜሮ ዘጠኝ ሀያ አራት ዜሮ ዘጠኝ ሰላሳ አራት ሰላሳ ሰላሳ አራት አራት ሰላሳ ሰላሳ ዘጠና ሁለት ሀያ ስድስት
መቼ ነው
ትናንትና
ሁለት መቶ ሰማንያ ነው አ
OK pending ላይ ነው እሺ አባ በቻፓ የሞከርከው አ እሺ በቃ ለቻፓ ልክላቸዋለን ትንሽ ጠብቃን እሺ
እሺ ደውሎ ያላቸው ነበር አንተ
አይ ቅድም ደውዬላችሁ ነበር ልክ እሺ እናሳውቅልን እሺ እሺ ብራዘር እሺ